ሄሎ ጤና ይስጥልኝ ቃል ኪዳን ከቢስቶ ቤት ምን ልርዳው?
አሁን በቻፕ እንትን ዲፖዚት አድርገ ነበረ ግን አልገባልኝ።
እሺ ዲፖዚት ሜሴጁን ቴሌግራም ላይ ላኩልን።
ቴሌግራም ላይ ላ አዎ ከዛ በምንድን ነው ያደረጉት ዲፖዚት?
አይ አስገብቼ እንትኑ እንትን ስልኳ ከምን ላይ ነው የላኩት?
ሲዲ ብር በቃ የሲቢ ብር የሚጠቀምበትን ስልክ ቁጥር ቤስት ቤት የሚጠቀምበትን ስልክ ቁጥር እና ሜሴጁን አንድ ላይ ላኩልን ቴሌግራም ላይ።
እሺ እሺ እሺ መልካም ቀን።